አንድ የጠብቀኝ ጤና ይስጥልን ቤት ቤት
የሆነ ትኬት ተበልቶ ነበርና
እሺ አንዴ ይጠብቅኝ እሺ
ሲስተም አልገባልኝም። ከዛ ካሸፈዱ ልንገርሽ ብዬ ነው
ቤት ቤት ምን ልርዳው
እ ቀጥታን ከቤት ቤት ምን ልርዳው
ትኬት የተበላ ትኬት ነበረና ሲስተሜ ላይ አልገባልኝም። ግን ትኬቱ ተበልቷል። አረንጓዴ እሺ።
አብርተዋል ሁሉም።
እስቲ ትኬት ID ው ነው የ cashier code ኡ ንገሪኝ cashier ኡን ነው
አዎ አስራ አንድ እሺ ሀያ አምስት
እሺ አስራ ስድስት
እሺ ሰላሳ ሰባት
እሺ አንድ ስልክ ቁጥርሽን ትነግሪኛለሽ
ያሁኑን ነው እኔ የሰውየውን እንድደውልሽ አይ እንድደውልሽ ብዬ ነው የሚስተካከል ነገር አለ ሲስተካከል እንድደውልሽ ብዬ ነው እሺ አስራ ሰባት እሺ
ዜሮ አንድ እሺ
ዜሮ አንድ
እሺ ሰላሳ ስድስት እሺ መልሼ እደውልልሻለሁ እሺ እሺ በቃ እሺ